ሄሎ
ሄሎ ሰላም ጤና ኢንዱስትሪስ።
ያው ከድሬዳዋ ነበር የደወሉ አጠና ተራ እሺ ምን ነበረ?
ፕሪንተር አቡ እያስቸገረ ነው እያያዘ ነው።
እ፣ እሺ ቆይ አንዴ ጠብቀኝ።
እሺ እ፣ ፕሪንተር እያለ ነው ተስፍሽ እያ- ከየት ነበር ያልከኝ?
printer printer ኡ ሲያወጣ ከየት ይይዛል ነበር ያልከኝ?
ከድሬዳዋ አጠና ተራ ሰው
እሺ
ሄሎ ሄሎ ሄሎ፣ ሰላም ነው።
ሰላም
ምንድነው የተበላሸው?
printer printer ኡ ሲያወጣ ይይዛል። የሆነ time ደግሞ ረጅም የቻይና ጽሑፍ ያለው ወረቀት ምናምን ነው የሚያወጣው።
እንደዛ ከሆነ IT ዎች ናቸው። IT ዎች ደግሞ ዛሬ የሉም እና ነገ አዎ እኮ ዛሬ የሉም እኮ ለዛ እኮ ነው። አይ ሌላ አማራጭ ካለ ነው የጠየኩት።
አይ ዛሬ የሉም እነሱ ላይ የሉም። ምናልባት normal just printer ቢሆን ሞክሬ ነበር፣ ግን እንደዚህ more detail ነገር ሲሆን እነሱ ስለሆነ በደንብ ማዌር ያላቸው እንደዚህ ነገር ላይ እ፣ እነሱ ናቸው የሚሆኑ። ነገ check አድርጋቸው።
ነገ ማለት ነው።
አዎ።